ራሷ ደወለች። ሄሎ ሄሎ፣ ቆረጥ ቆረጥ ወይ ይኸው ላገናኝሽ።
ወይ
ወይ
ሰማንያ ዘጠኝ ዘጠና ስድስት ዘጠና ሰባት አዎ ታዟል። ሊወጣል። ይቅርታ አኮ ይቅርታ፣ ይቅርታ ሊወጣል።
ደቂቃ ነው ከዚህ በኋላ የሚፈጀው።
አንድ አምስት ደቂቃ ይኸው ይሰራል እኮ ይኸው አሁን ሰጠው። ሄላ
ሄላ